የዘላለም አምላክ የሕይወት ቤዛ አንተን ፈልገን መተናልና ሕይወት እስከትፉ ዛሬ ስተን በቅዱስ መንፈስ አንተ ሙላ እንጠብቅ ሃለ በውሃው ላይ እንይዘዋለን የልብስም ዘርፍ እስክትለውጠን እስክትለውጠን እስክትለውጠን እስክትባርከን እስክትባርከን እስክትባርከን አንተን እንይዛለን አንተን እንሻለን ጽዮንን ከወደድክ ከመረጥካት የክብር ማደሪያ ካደረካት ወደ ረፍት ዛሬ እስክትገባ የውሃንኛው ዝናብ እስኪመጣ እንጠብቅሃለን በውሃው ላይ እንይዘዋለን የልብስን ዘር እስክትባርከን እስክትባርከን እስክትባርከን እስክትለውጠን እስክትለውጠን እስክትለውጠን እስክትባርከን እስክትባርከን እስክትባርከን እስክትለውጠን እስክትለውጠን እስክትለውጠን አንተን እንይዛለን አንተን እንይዛለን አንተን አንተን እንይዛለን Hallelujah. አንተን የሚያከብር ልሁን መስዋዕት ልሁን መስዋዕት መሰዊያው ይታደስ ልቀደስ ልቀደስ አንተን የሚያከብር ልሁን መስዋዕት ልሁን መስዋዕት መንፈሴ ይታደስ ልቀደስ ልቀደስ አንተን የሚያከብር ልሁን መስዋዕት ልሁን መስዋዕት መንፈሴ ይታደስ ልቀደስ ልቀደስ አንተን የሚያከብር ልሁን መስዋዕት ልሁን መስዋዕት መንፈሴ ይታረስ ልቀደስ ልቀደስ